ስጥልን ቤት ቤት ቤቴ ነው የምለው።
ሰላም ነው።
ሰላም እና አምስት ሺህ ብር ውድሮ አድርግቼ ነበረና እሺ፣ እና ቴሌ ብር አልገባ ማለች ምን አልከኝ?
እም፣ ያው ቴሌ ብር አልገባ ማለች።
በዚህ ስልክ ነው?
አዎ እሺ፣ አንዴ ጠብቀኝ።
እም።
አምስት ሺህ ብር ነው ያልከኝ አይደል?
አዎ ወደ ቴሌብር account አስራ አምስት አስራ ዘጠኝ ሀምሳ ሀያ ሁለት ላይ አዎ።
እሺ፣ confirm አድርጌልሃለሁ። ትንሽ ቆይቶ ይገባልሃል።
እሺ፣ አመሰግናለሁ።
ስለደወልን አመሰግናለሁ። መልካም ምሽት።